Hello Hello
ጌስ ተቢ
አረ ምንድን ነው ሀሳባችሁ? ምንድን ነው ይሄን ያክል ይሄ
እሺ ምን ነበረ?
ከቅዳሜ ጀምሮ ያዘዝኩት እኮ እስካሁን አልገባልኝ።
እሺ Best Bet በዚህ ነው የምትጠቀመው?
አዎ
እሺ ድጋሚ check ላድርግልህ። ሪፖርት ተደርጎ ነበር check ላድርግልህ ድጋሚ።
ወይ ምንድን ነው ሁሌ እኮ ነው check የምታደርግ። ሁሌ check ያለን ሁሌ ቁጥርህን ንገረን። ምንድን ነው ቀብሎ ይኸውልህ ወንድሜ አንዴ አንዴ ይቅርታ እ ሳንቲም ፔ ከእግራችሁ እና ልብሱን ሁሉ እኮ ይኸው ሰኞ ሰኞ ማክሰኞ አላችሁ ማክሰኞ ሮብ ይኸው ዛሬ ምን ሆነ እንዴ? ገንዘብ እኛ እኛ ማድረግ የምንችለው ሪፖርት ነው። ለዛ ነው እኮ ሪፖርት ምንድን ነው አፕሩቭ እኮ ነው የምታደርጉት። ቁፋሮ ነው እንደ እኛ እኛ አፕሩቭ አናደርግም እኮ እኛ ለምን አይደለንም ቢሆን አፕሩቭ ነገሯቸው እኔ የምናደርገው።
እንደነገርኩ አንተ ነገረው እኮ እኮ አተመመነቱ ያለው አንተ ጋር ነው። እኔ እኔ ጋር እኮ ይኸውልህ፣ ሳንቲም የሚመለከት ነገር አንዴ የለም።
አንዴ ይቅርታ እኛ የምትለኝን ይኸውልህ፣ አውቀዋለሁ። ሳምንት ሙሉ ስትለኝ የሰነበታችሁት አማርኛ እኮ ይግ- እሺ አሁን ምን እንድልህ ይገባኝ ነው የምትፈልገው ወንድሜ?
ሳንቲም በይ። እኔ የምልህን መብቴን አለ ጠይቅ። አንተም ለሳንቲም ቤ ከተዋዋልከው ውል እኮ ጋር ለሳንቲም ፔ እኮ መደወል የምችለው አንተ ነህ አይደል? በዚህ ጉዳይ ለምንድን ነው የምደውለው? እኔ ምን አገባኝ ስለ ሳንቲም ቤ? እኔ እኮ ከአንተ ጋር ነው የምልህ። እናንተ ራሳችሁ አሩም የስምምነታችሁ ራሳችሁ ስራችሁን አሰሩም እንዴ? ወይም የ- የተቋረጠውን ትራንዛክሽን አታስቀሩም እንዴ? ከራሳችሁ ስምምነት ጋር እኔ እኮ ስለ ሳንቲም ቤ የሚያገባኝ ነገር የለም። እንደው ከቤት እሺ ሲሚት ይቅርታ ጋር ነው ወንድሜ ያስገቡኝ ይቅርታ።
እንዴ?
እንግዲህ አይ እኛ በዛ ማድረግ የምንችለውን አድርገናል አላደር ምን አደረክልኝ ነው አድርገናል።
አደረግልኝ ሪፖርት ነው ያደረግነው። ሪፖርቱ እስኪመለስ እየጠበቅን ነው።
ገንዘባችን አለ እንደ የጠየቀው
እ፣ ስንት ብር ነበር? ለማንኛውም ሶስት ሶስት ሺህ ብር አዎ፣ ባላንስድ ሆኗል። እዚህ የሚያሳየው ባላንስድ እንደሆነ ነው። ስለዚህ ከሳንቲም ፔ ጋር ነው መጨረስ የምችለው።
እና እኛ አንቺ ምን እኛ ጋር እኛ ጋር ሳያናችሁ ምን ላግኝ እኔ? ቆይ ከሳንቲም Pay ጋር እኔ ምን አገባኝ ነው እኮ ሲጀመር በራሳችሁ አጨርሱም እንዴ? ስምምነት ፈርመ- ተፈራርመህ የምትሰራው አንተና ሳንቲም አይደል እንዴ? እኔ እኔ ምን አገባኝ? እኔ እኮ አንድ customer ነኝ ቤት ቤት አይደል? ስለ ሳንቲም Pay ምን አገባኝ? እሺ ንገረኝ፣ ምንድን ነው ያገባኝ ስለ ሳንቲም Pay ማለት ነው? እኔ በቃ ሳንቲም Pay ይኸውልህ ወንድሜ ይኸውልህ ከዚህ በላይ እንትን ማለት አንችልም።
አ- ስለዚህ እንዴ መጠበቅ አለብህ።
በምንድን ነው የምጠብቀው? መጽሐፍ ነው እንዴ ይሄን ነገር የምጠብቀው?
በቃ እንግዲህ ምን ማድረግ የምንችለው ነገር የለም እዚህ ጋር። እናመሰግናለን።